ሄሎ ፍቅር ነኝ።
ሰላም ነው።
እንዴት ነህ?
አለ ቲፊን እንትን አደረግልኝ ነበረ ዝናብ እያከፋል።
እሺ ኦርደር ነበር ንገረኝ።
እሺ ኦርደር ነበር ስልሳ ሰባት ቆይ ስልሳ ሰባት ስልሳ አራት እና ስልሳ ሰባት ሰማንያ ሁለት
እና ስልሳ ሰባት ሰማንያ ሁለት አይደለ?
ስልሳ ሰባት ስልሳ አራት እና ስልሳ ሰባት ሰማንያ ሁለት
እሺ አያቸዋለሁ።
ያች
እሺ ገና ነው